ሄሎ ሄሎ አቤት።
ዮሴፍ እንዴት ነህ? ሰላም ነው አ- አለሁ እግዚአብሔር ይመስገን። እንዴት ነህ?
አለን አለን እ፣ ወዬ አለን። ከ Best Bet ነው የምደውልልህ።
እሺ።
እንትን I think የሆነ ትኬት በስህተት loss win ያደረገው lost ሆኖ ነበር መሰለኝ። እና lost የሆነ ትኬት ተከፍሏል loss መሰለኝ።
የሆነ ተከፍሏል። አዎ።
okay በቃ እንግዲህ እንትን ነው አንዳንዴ እንደዚህ አይነት ከስንት አንዴ ነው። ከዚህ በኋላ happen አያደርግም። ግን ይሄኛው already እንትን ሶስተኛ ስላለ ጊዜ በነገራችን ላይ ማለት ነው። ስነ- ትኬት እንዳይችልብህ አዋ ከዚህ በፊትም አሳውቂያለሁ።
ምን አይነት ሶስተኛ ትኬት ጊዜ።
አፕን አድርጎብህ ያውቃል? ከዚህ በፊት እ፣ እ፣ እ።
ከዚህ በፊት አድርጎብህ ያውቃል ሌላ ትኬት?
አዎ ደውዬ ተናግሬያለሁ። ብርቅን የሰብስቲሽን አንደኛው ትኬት እንደውም ልንገርህ፣ ሰብስቲሽን እ አዎ ሰብስቲሽን ስኮር አያደርግም ብሎት ስኮር ተደርጎ ግን ያምሺ ምናምን ብር ትኬት ተከፍሏል። ኦልሬዲ እኔ ከተከፈለ በኋላ ያው እንትን ሲሉ ነው ያየሁትኝ። ይሄኛውን ጨዋታ ደግሞ እንትን ካለ በኋላ ነው እንዴት ነው ይሄ ነገር ከዚህ በፊትም ያውቄ ያሳውቄ ነበረ፣ ግን እንዴት አልተፈታም በሚለው ነው እኔም ይህንን ድጋሚ እንትን ያልኩትኝ።
በቃ ችግር በየጊዜው የለም።
ግን አይከብድም እንደዚህ አይነት ነገር።
አይ ልክ ነህ ልክ ነህ። እንትን እናደርገዋለን በቃ ወረፊያው እንትን እያልንበት ስለሆነ permanent እንትን ከስንት አንዴ ይመጣሉ እኛ ጋር customer ጋር ምናምን ስላለ ያው እኛም ያው እንዲያው አዎ።
happen እንዲያደርግ አንፈልግም። ምክንያቱም lost ያደረገት ጊዜ ያው lost እንዲሆን ነው የምንፈልገው እኛ።
አይ እሱማ እና ታዲያ እኛ ምን- የምንከስረው ስ- ገንዘብ ገንዘብ ነው እንዴ?
አዎ ገብቶኛል። አዎ
ስለዚህ ምን ወደፊት እንትን እንዳይለብ ምናምን እንትን እናደርጋለን። እሺ ያው ለወደፊት ይሄኛው በቃ እንትን በቃ እንላለን። በይሄኛው እኮ በቃ ይሄኛው ይሻላል በቃ- ነው የሚሆነው። already ያው እዚህ ትንሽ እንትኗ ላይ ብቻ ነው የምንድር ከምታገኘው sales ላይ ነው እንጂ already ትኬት win በማድረጉ እም፣ ያው system ላይ already ብሩ ይገባል። እሱ ችግር የለውም።
እሺ just ከ profit ጋር የሚመጣው ጋር ሁሉ ጋር ነው እንጂ already system ላይ ብሩ ይጨምርልሃል አይደል? አንድ ትኬት ምን ሲያደርግ እሱማ ነው እኮ ከ profit ጋር የሚመጣው ሎ- እንትን ነው እንጂ loss እናደርገው አስቧል። በሺህ ብር ሶስት መቶ ሀምሳ ብር አሁን እያ- በዚህ ያለ በዚህ በቀዘቀዘ ስራ አይ ገብቶኛል።
የሚያቀጣምጥ እም፣ በቃ ችግር በቃ እሺ።
የለም።
ለማንኛውም ይሄ ይሄ የሶስት ጊዜ አጋጥሞኛል። የሆነ ጊዜም በከ- በ account ላይ እንደዚህ እንደዚህ ተፈጥሮ ግን ይሰጣቸዋል ምንድን ነው check አድርጉ ብዬ ተናገር ያለው በ okay ሁለተኛ ነገር ደግሞ ከዚህ በፊትም ለቡሩኬ እንደዚህ በትኬት ተመቷል። እንዴት ነው ይሄ ነገር የሚደረገው ብያለሁ። በል አሁን ደግሞ ሶስተኛ ጊዜ ነች ይመጣል።
እም፣ በቃ ችግር ወደፊት እንትን እናደርገዋለን። ግን ይችኛውን በቃ ያው loss ኡን በጋራ share ማድረግ ነው እንግዲህ። sorry በጣም በቃ እሺ።
እሺ እሺ አይ ያው ከእኔ ይበልጥ ደግሞ ያው የእናንተ እንትን ነው ይሄ አይ እኛ ጋር አሁን ለምሳሌ በዚህ ጨዋታ የተቆረጠ እኛ ጋር በጣም ብዙ ትኬት ይኖራል። አሁን ያንተ ያው ትንሽ ብር ምናምን በአግባቡ ማለት ነው ሳይሆን እሱማ በጣም እንጂ ብዙ loss ኡ እሱ- ትልቅ ነው ይዞብን የሚመጣው ነገር እኛ ጋር ራሱ።
እሱን እኮ ነው እሱ እኮ እሱን እኮ ነው የምልህ።
አዎ፣ ለዛ እኮ ነው ይሄንንም እንትን ያልኳት።
አዎ ገብቶኛል። አይ ችግር የለም። ወደፊት እንግዲህ እንዲስተካከል እናደርጋለን።
በቃ እሺ። አሁን እኮ ናቲ ጋርም እየደወልኩት ነበረ ስልክ እኮ አይሰ- አይነሳም።
አዎ እሱ ነው ደውለብኝ እየደወልኩልህ።
okay በቃ እሺ እሺ እሺ እሺ ቻው ቻው ቻው።
ቻው